ሰላም ጤና ይስጥልኝ ችብችብ
እንዴት ናችሁ? ከ order ነበረኝ በአርብ ዕለት እና እሺ ትናንት ወደ ተሳሳተ site ተልኮ ነበር ወደ ጎተራ። ዛሬ ደግሞ ይመጣል ብዬ ነበር። ምን ይሻላል? አልመጣም።
እ፣ ትላንት ደውለውልን ነበር ለኛ።
አዎ
okay አስመዝግበው ነበረ።
complain። አዎ
እሺ አንዴ ይቅርታ። እ፣ ማን ነበር የክሬታሩ ስም?
ብሩክ
እሺ አንዴ ብሩክ አብ
እ፣ ብሩክ አብ አያት ነው አይደለ?
አያት አበበች ጎበና ፊት ለፊት ወይም ደግሞ መቄዶንያ ፊት ለፊት አ፣
ወጥቶልዎታል ዛሬ።
እንግዲህ እ፣
እስኪ ስልክ ቁጥር ልንገሮት። ያወጣውን driver check ያደርጋሉ
ሀያ መጨረሻው ነው አይደለም?
እ፣ አስራ ሶስት ቤት
ይንገሩኝ እስኪ እሺ፣ ዜሮ ዘጠኝ አስራ ሶስት እሺ፣
ድጋሚ አስራ ሶስት እሺ፣ ሀምሳ ሶስት አስራ ስድስት
እሺ፣ እስኪ check ያድርጉና ይደውሉልኝ ካልያዙ።
እሺ፣ መልካም እሺ